Hello Hello ማሽ ተበላሽቶብኝ ነበር።
እሺ ደንበኛሽ እኔ ቢጃ መለያ ቁጥሮን ወይም ደግሞ TIN number ስኔ ንገሩኝ።
ሰባ ሰማንያ ሰባት ነው የደንበኛ መለያ።
አ ካርዱ ላይ ያለው ቁጥር ነው።
አዎ
TIN ነምበሮትን ንገሩኝ ደንበኛችን።
ሶስት ጊዜ ዜሮ ዜሮ እሺ
ሀምሳ ሁለት ዘጠና ስድስት እሺ ሶስት ሶስት አራት
እሺ ትንሽ ጠብቁኝ። ቴዲ ሴንት ጆርጅ ሃውስ ነው።
አዎ
እሺ ደንበኛችን እ ሙሉ ስሞትን ንገሩኝ።
ቴዎድሮስ ሰይፉ
ትንሽ ጠብቁኝ። ስልክ ቁጥር አሁን የደወሉበትን ልመዝግበው።
አዎ
ምንድን ነው የሆነው? አላቀዘቅዝ ነው ያለው ወይስ ምኑ ጋር ነው የተበላሸው?
አያቀዘቅዝም ምንም በቃ ዝም ብሎ ቆሟል።
አይበራም።
አይበራ ምንም አይሽከረከርም።
ደንበኛችን ድምጾት በጣም ይቆራረጣል። የት ነው የሚገኙት?
እ ቴሌ ጊዮርጊስ ቴሌ ፊት ለፊት
እሺ ደንበኛችን መጥተው ይጠግኑልዎታል። ሌላ ምረዳዎት ነገር አለ?
አይ የለም በቃ እሱ ነው።
እሺ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብና አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልኝ።
እሺ መልካም ቀን።